era riconosciuto.
እም፣ አብሮ ይስጥልን። ብር ዊዝድሮ አድርጌ ያልገባልኝም ነበር እና አስመዝግቤ ነበር፣ ግን ምላሽ አልተሰጠኝም እስካሁን።
እሺ ደንበኛችን በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ቁጥር አስመዝግቤ ያለሁ መረጃውንም ልኬ ነበር፣ ግን እስካሁን ብሩ አልገባልኝም።
እሺ ስሞትን ይጠሩኝና ላረጋግጥልዎት።
መንግስቱ አለኸኛ በጄ።
እሺ ደንበኛችን መስመር ላይ ጠብቁ።
እሺ
መስመር ላይ ያሉ ደንበኛችን መስመር ላይ ነኝ። አዎ እሺ ይቅርታ መስመር ላይ ስላስጠበቅኩት withdraw ማድረግ እንደተቸገሩ ሁለት ሺ ስምንት መቶ ብር ከሁሉ ስ እየሞከሩ እንደነበር ነግረውናል።
አዎ እሺ ደንበኛችን ጉዳዩ ስለሚመለከተው አካል ተላልፎሎታል። የደረሰን አዲስ መረጃ የለም። ጉዳዩ ሲያል እሺ።
ደውለን እናሳውቆታለን።
እሺ፣ አመሰግናለሁ።
እሺ ሌላ የሚጠይቁን ጥያቄ አለ?
ሌላ የምጠይቀው ጥያቄ የለኝም።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን ይሁንልዎት።
ለሁላችን